ምንም Hello. Hello.
አቤት ይሰማል።
ያልተሰማኝም እትን የልብ አልትራሳውንድ ነው እንግዲህ ራጅ መሰለኝ የታዘዘ
ምንድን ነው የሚለው?
የምናቀለው ለይደስ ያለ ምናምን ምናምን ብቻ የርድ ኤክስሬይ ነው ምናምን ነው ያሉኝ።
እኮ ወይ ላኪልኝ ቴሌግራም ላይ
ማለት አድራሻችን እንጠይቅና
አይ ምን እንደሆነ ነግረሽኝ መኖርና ለመኖር አረጋግጬ ልነግርሽ እኮ ነው።
ስለዚህ ፎቶ አሪ- አንስቼ በዚህ ያለው ቴሌግራም በዚህ እ፣ በዚህ አይደለም እ፣ ልንገርሽ ቁጥር አንዴ ቆይ ዜሮ ዘጠኝ ስልሳ
ስልሳ
አስር
ስልሳ አስር እሺ እሺ ዘጠና ስድስት አስር ዘጠና ስድስት ዘጠና ዘጠኝ ዘጠና ዘጠኝ አዎ።
እሺ እሺ